Bueno, hay una señora que anda con- Yo can ask him this.
ባባ ሄሎ
ሄሎ፣ ይሰማኛል?
ሰላም፣ በዚህ ቤት ነው የደወልኩት።
አዎ እ፣ በቤቱም ማለት ነው።
አ፣
ገንዘቡ ሲወጣ ስል
እሺ እ፣ እ፣ ወጥ- ወጣውና ሌላ አልገባም። አሁንስም አልገባም።
መች ነበር?
እ፣ ህልሜ እ፣ ትናንትና ማታ ትናንት ማታ ነው። አዎ፣ ከአርብ ጀምሮ እንደዚህ ብዙ አይነት request እየመጣልን ነው። withdraw ተደርጎ ያልገባ ገንዘብ system issue ነው። አሁን እንቶ- የተስተካከለ ነው።
ሲወጣ ስል ኔትወርኩ ሄደ።
አዎ የእርሶ withdraw- ብቻ አይደለም የብዙ customer ኦች ጥያቄ ነው። እየተስተካከለ ነው። እስከ እ፣ ማታ ይስተካከላል።
እ፣ እሺ፣ መቼ ይወጣል?
ይለጥፉታል። አዎ መቼ እ፣ እስከ ነገ?
ማታ፣ ዛሬ ማታ።
እሺ
መልካም እ።